ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው እንትን ነበር እናት ሁሉ ስፖርት እጫወታለሁ እና ከቴሌብር ወደ ሁሉ ስፖርት ስልከው ሁሌም ዛሬ ተደጋጋሚ ነው ይቆርጥብኛል፣ አይደርሰኝም።
ከቴሌብር የላኩትን text screenshot አድርገው ይላኩልን። ቴሌብር የላከልዎትን text በቴሌግራም።
እንትን እንትኑን አለኝ እሱ ሆኖ እንትኑ ያለ አይደለ text ላይ የሚልክልኝ
እኮ እሱን ይላኩልን።
እሺ እሺ ቴሌግራም በዚህ ነው መላኩትን የሚያሳይ አ
እሱን እ፣ እንትን ይበሉ። እሺ በዚህ በዚህ እንትን ቁጥር
አዎ፣ በዚህ ቁጥር ሳይሆን አለ እዛ website ኡ ላይ ጥያቄ ምልክት አለ። እሱ ላይ ቴሌግራማችን አ።
ያገኙታል።
እሺ እሺ